ጤና ይስጥልኝ ቤስት ቤት ምን ነው የምልርዳው ጤና ይስጥልኝ ትናንትና ማታ ላይ deposit አድርጌ የነበረ አራት ሰዓት ላይ ግን ትናንትና ወዲያው chat ላይ አናግሬያቸው ጠብቅ ብለውኝ እስካሁን ይኸው ጠብቅ ያለው አልገባም message ልከህ ሆነ በቴሌግራም ላይ ሁሉንም ነገር ልክ ያለው እኔ ምንም የቀረኝ ነገር የለም ግን እስካሁን አልገባም ምን እንደሆነ እኔም እንዲህ እንዲህ ነው ብሎ መደወሉም እራሱ ሰለችኝ ቴሌግራም ላይ ይኸው እጽፋለሁ ምንም የለም ያው ትላንትና ትንሽ fail አድርገው ነበረ deposit እና message ኡን ለቻፓ እያሳወቅን ለማስገባት እየሞከርን ነው። የቴሌግራም ስምህን ንገረኝና ድጋሚ እንደዛ ላድርግልህ።
ሚኪ ሚኪ ነው የሚለው አዎ፣ በቻፓ ነው ያስገባሁት ኤምፒሳ።
okay፣ ስለዚህ የኤምፔሳ ስልክህንም ልከህልኛል ማለት ነው።
ልክ ያለው ኤምፒሳ የምጠቀምበትም ቤስት ቤት የምጠቀምበትም አንድ ነው፣ ቴሌግራም ነው።
ኦኬ